hello
hello፣ ሰላም ነው? እንዴት አለሽ?
እግዚአብሔር ይመስገን።
በእናንተ ጋር እንትን ማሽን ሰጥተን ነበረ ለ service እሺ ከአንድ ሳምንት በላይ ሆነው እና እም፣
አሁን መድረሱን check ላደርግ ነበር።
በብልሽት ነው የገባው እድሳት ነው የገባው?
አይ እድሳት አመታዊ አመታዊ እድሳት የማሽን ቁጥር ትነግረኛለህ?
የማሽን ቁጥር እሱ ነው።
እሺ
እ፣ PM
እሺ AA PMA ዜሮ ዜሮ PMA ዜሮ ዜሮ
ሀያ አራት ዘጠና አንድ ሀያ አራት ዘጠና አንድ እድሳት ነው አይደለ? እሺ በቃ check አድርጌ አሳውቅሃለሁ።
እሺ ትደውይልኛለሽ ጠብቀሽ?
አዎ በሌላ ቁጥርም እደውላለሁ አሳውቅሃለሁ።
እሺ እሺ